ፍጹም እንዴት ነህ?
አለ እግዚአብሔር ይመስገን።
ደህና ሰላም ነህ?
ናት።
እን- አለሁ፣ ሲስተር ደህና ነኝ።
ኬንያ የምትባል ሴትዮ አቤቱታ እም?
አላትና እኛ ጋር
እ? እ?
ሲስተር ኬንያ የምትባል ተዘግቷል ወይስ ምንድን ነው? ሲስተር ኬንያ ግዛው
ሚስተር ኬንያ ግዛው እ ነው ወይም በዛው አሜ- ሺ ምላሽ የሲስተር ኬንያ ግዛው ጠበቃ ይላል። አዎ sister ኬንያ የሚል እስቲ check አድርግልኝ እባክህ ፍጹም።
ኬንያ ነው የሚል Mrs ኬንያ ነው ሚስተር ኬንያ።
sister sister ኬንያ sister ኬንያ።
ኬንያ እሺ እስቲ አሁን check ደውል።
አድርግልኝ። አውቃለሁ ጉዳዩን ግን ይለቅ አይለቅ ማወቅ እሺ።
አቃተኝ። የሆነ አቤቱታ አስገብተው ከማስገባቴ በፊት ብዬ ነው።
እሺ እሺ፣ አሁን ደውል።
እሺ